ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ድንቅ ልጅ ድንቅ ነው ውበትሺ ከዋክብት ናቸው አይኖችሺ አቤት ቅርጸ ሥራው የከናፍርሺ ፈገግማ ስትይ ሌላ ነው ጥርስሺ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማልበልሽ ፍጹም ድንቅ ልጅ ነሽ ፊትሽ ቅርጽ ውበቱ ማስደሰቱ አሉሽ ሽፋል ቅንድብ ለድምቀቱ ያስልካካ አፍንጫ በጠይም መልክሽ ላይ የውበት ቅርጽ ይዞ አርጎሻል የበላይ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ጥቁር ሐር መሳይ ነው ጸጉርሽ በትከሻሽ ወርዶ አልብሶሽ አሟልቶ ፈጥሮሻል ምንም አይጎልሽም ድንቅ ልጅ ድንቅ ነሽ በሌላ አልጥራሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ማን ብዬ ልሰይምሽ ምኑን ትቼ ማን ልበልሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ ፍጹም ድንቅ ልጅ ነሽ